ሰላም ጤና ይስጥልኝ። ስብሽት ሰላም ምን አሉ? ሰላም አለ ምን አሉ? ሰላም ነን አልሐምዱሊላህ። ሰላም ነን።
ቅድምም ደውዬ ነበር፣ መልስ አላገኘውም። መልስም የከበዱ ኦርደር ማድረግ ፈልጌ አይ እንትን አይልም።
አዳነች ምንድን ነው የፈለጉት ታዲያ?
የተለያዩ እቃዎች ነበር የፈለግን የነበረው እና location ኑና አልመጣልኝ።
ምን location ሲሞሉ ነው አላስመረሉት?
አላት location ኡን እንትን ሲል እንትን እያለ ነው አልተጀመረ መስራት አልሆነም እና location ምረጡ ይላል።
በፊት የሚሞሉትን location ነው የሞሉት።
አዎ
Okay application ኑን update ያርጉት እስኪ ያለውን application አጥፍተው እንደ አዲስ አውርደው ይጠቀሙ። እንደዛ አድርገው ይሞክሩት።
ሌላ አካባቢ ግን አሁን እንትን ይላል። እዛ አካባቢ ነው እንጂ አሁን ወደ ዋልሳሌ ተምረት ወደ እንትን መርጦልኝ ነበር፣ ግን እኔ እዛ ስለፈለኩ ነው።
Okay okay። አባዶ ነው የፈለጉት።
እንደ እንትኑ ይሞክሩት።
አይደለም እንደዛ አባዶ order ማድረግ ስለሚቻል እየሰራን ስለሆነ እኔም ነበረኝ በቀደም፣ ግን ከትላንት ማታ ጀምሮ እምቢ ስላለኝ። እሺ update ያርጉት application ኑ።
እሺ
እሺ እሺ
እሺ